Hello hello
ጤና ይስጥልን። አይሰማም? ቤስት ቤት ነው።
ይሰማል። balance transfer አድርጌ ነበር ግን አላመጣልኝም። ወደ account ኤ አላለፈልኝም።
okay፣ አልገባልህም። በዚህ ስልክ ነው በደወልክበት?
አስራ ሰባት ነው አይደል? አዎ በዚህ ስልክ በራሱ አንድ አምስት መቶ አንድ አምስት መቶ አንድ የሰባት መቶ ዘጠና ብር transfer አድርጌ ነበር አንዱም አልገባልኝም።
ስንት ብር ነው አባ?
አምስት መቶ አምስት መቶ ሰባት መቶ ዘጠና ማለት አንድ ሺ ሰባት መቶ ዘጠና ማለት ነው።
አምስት መቶ አምስት መቶ እና
ሰባት መቶ ዘጠና
ሰባት መቶ ዘጠናው ገብቶልሃል እኮ
እ እ ሰባት መቶ ዘጠናው ገብቶልሃል።
account ኤ ላይ ምንም እያሳየኝ አይደለም።
ቴሌ ብር ቁጥር
አስራ ሰባት ይሄ የራሱ ስልኩ ነው ዜሮ ዘጠኝ አስራ ሰባት አርባ አምስት ስልሳ ስድስት ሰባ አይደለ? እሱን check አድርገው እሺ። ገብቷል ወደ ቴሌ ብር።
ሁለቱ ማን ነው ሶስቱም transfer ገብቷል።
አይ ሁለቱ processing ላይ ነው። ለቻፓ እናሳውቃቸዋለን። እሺ ትንሽ ጠብቅ።
okay አንዱ ገብቷል።
ሰባት መቶ ዘጠናው ገብቷል። አዎ
okay check አድርጌ ነበር። እሺ እሺ okay check አድርገው።
እሺ